hello ሰላም ጤና ይስጥልኝ Best Bet
confirm ብሎብኝ ቀረ።
እሺ አንዴ Best Bet ቁጥርን ትነግረኛለህ?
ይሄ ራሱ ነው።
እሺ በዚህ በደወልክበት ነው?
አ፣ እሺ አንዴ ትንሽ ጠብቀኝ።
እሺ።
እሺ hello ወይ እያየሁልክ ነው። እሺ አንዴ load እያደረገብኝ ስለሆነ ነው። ስንት ብር ነበር ያልከኝ? አ-
አንዱ ሁለት ሺህ ሀያ ብር አንዱ ሁለት ሺህ ብር ትናንትና ማለት ነው።
እም።
ዘጠኝ በሚለው ነው ዜሮ ዘጠኝ በሚለው
እም፣ ዜሮ ዘጠኝ ዘጠኝ ዘጠኝ
እሺ ያው ሁለቱም ገብቶልሃል። አባቴ check አድርገው። እሺ እሺ፣ ስለደወልክ እናመሰግናለን። መልካም ቀን።